ነው። ሰላም ጤና ቤተሰቤ
ጤና ይስጥልኝ። እንዴት ዋልሽ?
አለን እግዚአብሔር ይመስገን።
አለን ሰላም ነው። ባለፈው ሐሙስና ዓርብ ደውዬ ነበረ እ አዴት እናያለን ደውለን ብላችሁ አላችሁ ምንድን ነበረ?
ስቴልስዊን እና ኬኑ ጠፍቷል።
አዎ ከሲስተም አዎ ወይስ ሌላ?
አዎ አዎ አሁንም አብዴት የተደረገ ስለሆነ ነው። አዎ
ኦኬ።
አዎ በቃ እሺ አይደለም መጠየቅ።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ